hello አሽ ቤት ደውለው ነበር አይደል? አዎ።
ምን ቤት ቤት ደውለው ነበር አይደል? አምስት መቶ ብር ብለውኝ እ እ እሺ አም፣ እንትን ነው በ voucher ነው withdraw የተደረገው እና ቤት ቤት ካለ እናንተ አካባቢ
የለኝ እኔ እኮ የለም ቤት ቤት የለም ግን አላ ግን ሮብ ነው እኮ በዚህ ሰዓት ደግሞ ፀሐይ ነው ብና እሺ ሄዳችሁ እሺ፣ እሺ ወደ ቤት ቤት ይመለስ
አሁ ወደ game ላይ መልስበታል game ላይ ይመለስና መልሰው ማውጣት ይችላሉ። እሺ እሺ እናመሰግናለን አምስት ደቂቃ በኋላ check ያድርጉት።
አይ፣ እሺ